ነኝ አክሱም dermatology specialty center።
አዎ
ከአሪፍፔይ ነው የምደውልልዎ። ኢክራም እባላለሁ።
እሺ ሰላም እ ስምዎትን ይንገሩኝ።
ናታኒ
ናታኒ አዎ
እሺ፣ በዚህ አስር ቀን ውስጥ ምንም አይነት transaction አላስገቡም ነበረ። ያጋጠመው ችግር አለ?
እ አይ ምንም ያጋጠመን ችግር ኖሮ ሳይሆን ብዙም transaction ስለሌለን ነው። እኛ
Okay እሺ።
transaction ሌ- ብዙም ስለሌለን Okay እሺ። ሌላ ጊዜ ማንኛውም ከአሪፍፔይ ጋር የተገናኘ ችግር ሲገጥመው በዘጠና ሶስት ዘጠና አምስት ደውለው እርዳታ ማግኘት ይችላሉ።
እሺ እሺ መልካም ቀን። ስለ አገልግሎት ማንኛውም አስተያየት ካለው ከሚሰሙት ድምጽ በኋላ አስተያየቱን ያስቀምጡ።
እሺ አመሰግናለሁ።